ጤና ይስጥልኝ ድር ገበያ።
እንደምን አደርሽ?
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። እሺ፣ ምን ትላለሽ?
በሀያ አንድ ሀምሳ ስድስት ላይ ሀምሳ ስድስት ሶስት ላይ
እሺ
ያለውን የምንጣፍ ማጽጃ በ- በሶፋ ይኖራል እንዴ? ሶፋ የሚያጸዳ
እ፣ የምንድን ነው እስካሁን ያለን?
የምንጣፍ አይተናል፣ ግን የሶፋ ይኖራል ወይስ ያኛው ሶፋ ማጽዳት ይችላል?
ራሱንም መጠቀም ይቻላል። ያው አነስ ስለሚለው ሶፋ ያው በባህሪው ተለቅ ያለ ሰፋፊ ስለሆኑ ነው እንጂ እ፣
እ፣ እስካሁን ያለን እንዳልኩሽ የቲቪ ላይ ያስተዋወቅ ነው ብቻ ነው። ካለ ግን እናስተዋውቃለን። እስካሁን ግን እያስተዋወቅን አይደለም፣ የለም።
ያ- የምንጣፉ አያጸዳውም አይደለ ሶፋን?
እ፣ ቢኖርም ግን ሊነጫጨው ስለሚችል ከሚነጫጭ ይቀር ነው የሚሻለው።
አዎ። አይ በብሩሹ ይነጨዋል፣ ባዶውን ከቻለ ብዬ ነው።
አይ አይ በብሩሽ ነው ያው እንዳስተዋወቅ ነው ቲቪ ላይ እንዳለው ነው ያለው። ምናልባት ወደፊት የምናመጣ ከሆነ ያው ፕሮግራሙን አይተሽ ማዘዝ ትችያለሽ።
እሺ እማዬ እናመሰግናለን።
እሺ እናመሰግናለን። መልካም ቀን።